Good morning, Capital Hotel and Spa. Jalsa speaking. How may I assist you? Hello
Hello Hello፣ ሰላም ጤና ይስጥልኝ።
walaal af Soomaali
Hello
haa Soomaali Soomaali
No ሶማሌ።
አሁን
Hello
haa ወላልሽ
ሶማለኛ ትችያለሽ? ሶማለኛ ሀ ትችያለሽ?
ሶማሊያ የለም አዎ፣ ሶማለኛ የለም አባቴ።
አየ አማርኛ መገረምሳ አማርኛ ሆኖ ትችላለህ?
ትንሽ ትንሽ ትዝሻለ ስኩረት መገረምሳ
ፀጉር መቁረጥ ትችላለህ? አዎ።
ሄሎ ካሽ ካሽ አዎ፣ ስኩረት ካሽም ትራንስፈርም ይቻላል። አዎ ሄሎ ካሽ ስኩረት እህ
ሄሎ ካሽ ወኪሎ ወኪል ነው። አዎ ባንክ ሄሎ ካሽ አለ እህ
ለምበር ቁጥር
ቁጥር የምንድን ነው የፈለጉት?
ሄሎ ካሽ ቲ ስኩረት እንጅሩ የለም
እንጅሩ
اه يلا انا هلو كاش سكورت سكورت ኖ ኖ ኖ አ- ሄሎ ካሽ ሳይሆን ይሄ اه ካፒታል ሆቴል እና اه ስፓን استكرت የደወሉት تنش هاي ካፒታል ولا ሆቴል እና استكاكل ስፓን እ
استكاكل ان سكورت سكورت ጸጉር መቆረጥ ይችላሉ። አዎ ይምጡ። ዱ ዩ هاي ስፒክ እንግሊሽ?
امي والله يلا የለም እንግሊሽ?
انجليش يلا اماري تنش تنش نو እሺ ኦሮምኛ?
روميا روم كرنسا ان رومي متكرنا يوم يري يا سوق انا خاو ደህና دودي تشي አደራችሁ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ማማ እንዴት ነሽ? ሄሎ